በቲቪ አሁን ያያችሁትን
ሰላም ጤና ይስጥልኝ ድርገቢያ ጤና ይስጥልኝ እኔም ቤት እግዚአብሔር ይመስገን
አሁን ቲቪ ላይ ተን ነበረ አካባቢያችሁ የት ነው ለመምጣት
እ፣ ለመምጣት እ፣ ማዘዝ ፈልገሽ ነው እቃ ወይስ
አዎ አይቼ ባት ደስ ይለኛል እዛው ይኖራችኋል አይደል ይኖራላችሁ ጀምሮ ነው አሁን ለበዓል ሲደርስ ነው የምፈልገው እሺ አዲስ አበባ ነው ክፍለ ሀገር ነው ያለሽው አዲስ አበባ አዲስ አበባ ነው ያለሽው አዎ okay እሺ store ነው ያለን ቲቪ ላይ የተዋወቁትን የእቃ ኮዶች ስልሳ ሁለት ሀምሳ አንድ ላይ order ማድረግ ነው የሚጠበቅብሽ እሺ ከዛ እኛ ደውለን information እንቀበላለን አዲስ አበባ ከሆንሽ ችግር የለም ያለሽበት ድረስ በሞተረኛ አዎ ይመጣል አዎ፣ በሞተረኛ ቅድሚያ ያስመረጠን
ዋጋው ሴኔ እናት ብዙ ዋጋው?
ጊዜ ያለውና ቲቪ ላይ ዋጋው ነው።
ለየቤተሰብ የሚለውን ለቤተሰብ ለመላክ ገብቶኛል። ሁሉም እቃዎች ወይም ደግሞ ሁሉም product ኦች እ፣ ኮድ አላቸው አደለ? ቲቪ ላይ ያስተዋወቅን እስከ መጨረሻ ፕሮግራሙን ይሁንና የምናስተዋውቃቸውን እቃዎች ወይም ደግሞ እንዲመጣልሽ የፈለግሽውን የእቃ ኮድ ስልሳ ሁለት ሀምሳ አንድ ላይ order ማድረግ ብቻ ነው የሚጠበቅብሽ። እኛ ደውለን information እንዳልኩሽ እንቀበላለን። ሌላ ማወቅ የፈለግሽው ነገር አለ?